ነስትልን ቢጃ ኢትዮጵያ በስራ ሮነኝ ባኮ ምልደው
ቢጃዬ እሱን ጋሽ ብሎ ነው እናቴ
ማሽን ተበላሽቶቦት ነው አይደለም እንትኑን ኦክሲጂን ጋዝ ሲቀይር በሰዓቱ በኩል ያስተነፈሰ አስቸገረኝ። ጠዋት ደውዬ ነበረ መልስ አላገኘሁም። እስካሁን አላከችልኝም።
ደውሎ አስመዝግበዋል።
አዎ አስመዝግቤ ነበር ጠዋት።
አሁን በደወሉበት ስልክ ነው ያስመዘገቡት።
አዎ፣ አዎ፣ በዚህ በራሱ እሺ ትንሽ ጠብቅ። ቃል ግሮሰሪ ኖት?
አዎ፣ አዎ፣ እሺ ደንበኛችን ጥግ- እ፣ ጥያቄዎች ወደ ጥገና ባለሙያዎች ተላልፎሎታል።
እሺ፣ ምናልባት አዎ፣ ምናልባት ያልመጡት የወረፋ ስለሚኖር ከእርሱ በፊት ያስመዘገቡም ደንበኞች ስላሉ ለዛ ነው ምን መስመር ላይ ያሉ ደንበኛችን።
እሺ፣ እሺ አልኩኝ። በቃ እኔ ጠበቅኩኝ። በቃ እኔ ቶሎ እንዲመጡ ነው በቃ።
እሺ ደንበኛችን፣ ሌላ ምረዳውት ነገር አለ?
ምንም ምንም ምንም ሰላም እሺ ተደወሉ። የሚሰሙት ድምጽ ማለት